እኮ ባለፈው ይዘረች የሚገርም እንዴት ይነጣጠል?
አቤት
ሄሎ አማሃ አቤት አማሃ ፈልጌ ነበር።
አቤት ለማን ነኝ ስል- አቤት
አማሃ አማ
አቤት እንዴት ነው? ሰላም ነው?
እግዚአብሔር ይመስገን።
ሳሚ ነኝ። እንዴት ነው?
ሳሚ ሰላም፣ እንዴት ነህ?
አለን አለን።
እግዚአብሔር እ፣ ይመስገን።
እንትን እዚህ አዲስ አበባ እ፣ ጽዳትና ምናምን
የት ነው? አዲስ አበባ ጽዳትና ጊዮን ሆቴል በሩ ጋ ያለው ቢሮ መስቀል አደባባይ ጋ ማለት ነው።
እሺ፣ እሺ። እ፣ እ፣
ሄሎ፣ ሄሎ፣ ሄሎ። ሳሚ፣ ሳሚ፣ እየሰማሁህ አይደለም። እንደገና ደውል።